ጤና ይስጥልኝ። ቀላሲ ማነው?
ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ቀላሲ beauty salon ነው?
እንዴት ሳለን ታ
እሺ፣ ከዊፕላስ solution ነው የምደውለው። ባለፈ ሳምንት መጥተን ነበር ለ registration ከዊፕላስ እና application application ኡን ስላወ- ስላላወረዳችሁት እ፣ ምን ነበረ እንትኑ እ?
ምን ነበረ?
እ፣ ስለ ዊፕላስ ነው የሄድ ነው ከዊፕላስ ነበር የሄድ ነው እና እ፣ እ፣ ድርጅቱ የተለያዩ የሞባይል application ኦችን create እያደረገ customer ን እና provider ኦችን የማገናኘት ስራ ነው የምሰራው እና እ፣ ባለፈ application ኡን ለማውረድ ስትሞክር እምቢ ብሎ ነበር እና አሁን ወይም እየረግ- ስለሆነ ከፕሌይ ስቶር ማውረድ ትችላለህ፣ ወር ደግሞ በዚህ ቁጥር ልንኩን እንልሃለን ይቻላል።
እ?
እንትን ግልኝ ነው።
እሺ፣ እሺ፣ አመሰግናለሁ። መልካም ቀን።
መልካም እሺ።